ጤና ይስጥልኝ በሽት ቤት ቤቲ ነኝ የምንረዳው።
እንደምን አደርሽ ቤቲ? ሰላም ነሽ?
እግዚአብሔር ይመስገን አለን ጥላሁን ነኝ ከድሬዳዋ። ሰላም ነው ሰላም አለሁ።
አለን። እንትን ነበር ይሄ ጎሮ shop cashier login ስለው እሺ invalid እያለኝ ID ውን ሳስገባ እስቲ አንዴ login እንድትሉልኝ ነበረ። እኔ ዲስክ ልክ ያለው
password ን ስታስገባ ነው invalid እያለህ ያለው?
ID ID ውን hardware ID ያለ አይደለ? hardware ID ው የትኛው shop ነው ያልከኝ?
ጎሮ ነው ገብቶ accept እያደረኩት ነው። ልከሻል አንቺ ነሽ እስቲ ቆይ አንዴ ልጠይቅ።
የጎሮ shop እሺ hardware ID ሳስገባ invalid invalid ይለኛል። recognize ማድረግ አልቻለም።
እሺ እሺ አይ እሺ እሺ።
በቃ አስተካክላለሁ። እሺ አይ thank you እሺ እሺ።